አቤት hello አቤት አቤት አብሮ አይደለም ቺፕ ነበር ደውሎ ዘላለም አቤት
ከቺፕ ነበር የምንደውለው።
እሺ
ቲሸርት ብር አዘው ብሮትን refund ነበር የአራቱ ሰው
እ
የአራቱ ሰው ብር refund አድርገንሎት ነበር ወደ እርሶ በቴሌ ብር።
ለእኔ
አዎ ለእርሶ በምን ለዘላለም ስሌት
ናሉ
በምን ስሌት ነው ለእኔ ያለ የአራት ሰው ምስልኩ
አሚን ስለሆኑ እርሶ የአራቱንም ነበር እርሶ ጋር ይላል።
እንደዚህ አይነት አሰራር አላችሁ እንደ እናንተ?
አዎ አድሚኑ ፌል ካላደረገ ነው ሪፈንድ የምናደርገው ለአድሚኑ ነው።
እ
ሄሎ አቤት
ሄሎ
አቤት አቤት
ይቅርታ ይቆራረጣል እና የአራት ሰው አጠቃላይ ብር ነበር የላክሉት እና እየደወሉ ብር እያነበረ ሌሎቹ join ብለው የተቀላቀሉት አላኩላቸውም። እርሶ
እኔ በምን አውቄ ነው የምልከው? እኔ ራሴ እኮ እየጠቁ ነው። እኔ ራሴ እየጠበኩ ነው።
እየጠበኩ ቴሌግራም ላይ ልከናል። አሁን እሱ እ?
ቴሌግራም ይጠቀማሉ አይደለ? ቴሌግራም አቤት?
ይጠቀማሉ አይደለ?
አ ቴሌግራም ይጠቀማሉ።
አዎ
በቃ screenshot ኡን ቴሌግራም ላይ ደረሰኙን ቴሌግራም ላይ ልከንልዎታል። እዩት።
እናንተ ግን አሰራራችሁ ነው እንዴ?
አዎ order ኡ fail ካላደረገ ለ admin ኡ ነው የምንልከው። group ኡን create ላደረገው ሰው ነው የምንልከው።
ባገናኝስ group ለምሳሌ ሌላ ቦታ ክፍት የሆነ group ላይ ቢገባ ሰው
ብሮት ብራቸውን ሪፈንድ ነው የሚያደርጉላቸው። እርሶ ይልካሉ ብሩን ማለት ነው።
በምን እኮ ነው ለአምሃ የምልሽ? በምን ለነቢያትና እኮ- እኔ አሁን እንተዋወቃለን።
ይደውሉላቸዋል። እኛ እኮ እንዲደውሉ እያደረግን ነበረ።
ለእኔ ነው የሚደውሉ
አንዳንድ አንዳንድ ቲሸርት ነው ያዘዙት። ሁሉም የቲሸርት ብር ይልኩላቸዋል።
እኮ ለይሁዳ፣ በምን ለአምሃና ያለኛ ለነቢያት።
በምን እንተዋወቃለን? አይ ይሄ እንደ እኔ አሰራርም እኮ- ልክ እኔ- አይደለም።
ቴሌግራም አሰራር ላይ ቁጥር ለእናንተ ልክ ትክክል አይደለም አይደል?
ገባኛው። የሶስቱንም ቁጥር ግን እንልክሎታለን።
ይሄ እኮ የእናንተ ስራ እንጂ እኔ ስራ አይደለም አይደል? ቁጭ ብዬ እንደገና ለእነሱ ብር ላከፋ ነው።
ምን ችግር የለም። እሺ ወደ እኛ ብሩን ሪፈንድ አድርጉልን እና እኛ ምን እንልክላቸዋለን።
ማለት ነው? አሁን እኔ ሲጀመር መግባቱ በምን አውቃለሁ እኮ አሁን እኛ ይግባ ይግባ ማገር እየነገሩት ነው። አሁን እኮ ሲስተም ላይ እኛ እያየን እየነገሩ ነው።
በጣም ገራሚ ናቸው። ግን
ብሩን ግን አስገብተናል። check ያርጉት፣ እሱ እንግዲህ check አድርጌ ሲል ያለውን ነገር ያለው
check ያርጉትና ለሶስቱ ለሶስቱ ሰዎች መክፈል ከከበደዎት ወደ እኛ የሶስቱንም ዋጋ ይላኩትና እኛ refund እናደርግልዎታለን።